hello ጤና ይስጥልን ቤት ቤት hello እናት እንደምን አመሻችሁ። እንትን depo- deposit አድርጌ ነበርና እሺ ብሩ አልደረሰም እስካሁን።
አሁን በደወልክበት ቁጥር ነው አዎ በዚህ ስልክ ቁጥር ነው።
message ኡን ቴሌግራም ላይ ልካይልናል
የትኛውን message deposit ታደርግ ይገባል message
እኮ text ገብቶልኛል፣ ግን በቴሌ- በቴሌግራም መላክ አልችልም። ቁጥሩ ልንገርሽ፣ ስልኳ ጠቅ ጠቅ ነች።
አዎ ፎቶ አንሳውና በሌላ ስልክ መላክ ትችላለህ
okay፣ አይ የሚያስፈልገው ቁጥሩ ከሆነ ቁጥሩ ልንገርሽ።
አይ ያው transaction ቁጥሩ ቁጥሩ ሳይሆን ቁጥሩም message ኡም ነው የሚያስፈልገው ሁለቱም ነው
okay፣ ለዛ እሺ፣ ነው።
እሺ። okay፣ አይ እኔ እንዴት አድርጌ ላምሰው ብዬ እኮ እያሰብኩኝ እኮ እንደዛ ነው ወ- አይ በሌላ በሌላ ሰው ስልክ ማንሳት ትችላለህ እኮ scroll እያረኩኝ አሁን አንድ ሶስት አራት ፎቶ ይሆናል። እሺ ልክልሻለሁ።
አ ግዴታ ስለሆነ ነው እሺ ይቅርታ ምን አልሽኝ?
ግዴታ ስለሆነ ነው message ኡ okay እሺ እሺ። አይ text ልኮልኛል እሷ እንትን ብሎ በ- የቴሌግራም ቁጥራችሁ የትኛው ነው?
ሰላሳ ሶስት ቤቱ ማን ነው ዜሮ ሶስት ዜሮ ሶስት ቤቱ ትነግሪኛለሽ? ስልክ ቁጥሩ አዎ።
የያዘው አዎ ዜሮ ዜሮ ዘጠኝ- ዘጠኝ ዜሮ ሶስት
ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት okay። hi ብላችሁ ብትልኩልንም አሪፍ ነበረ። ካቶች ላክልኝ ቴሌግራም ላይ እሺ እሺ እሺ